የሹፍርና መልክቼ ነበረ።
hello
አይሰማም። የሹፍርና መልክቼ ነበረ። ከዛን ተደውሎ መንጃ ፈቃዱን እንደ አዲስ ላክልኝ ተብዬ ነበረ እና ቴሌግራም ላይ ልልክልሽ ብዬ መንጃ ፈቃዱ ስልካቸው የቴሌግራም ስልካቸውን ፈልጌ ነው። ምን አልሽኝ እናቴ? ድምፅሽ በጣም ርቋል።
ስልክ ቁጥሮትን ንገሩኝ አንዴ check ላድርግ መመዝገቦትን።
ዜሮ ዘጠኝ ሀያ ሰባት
ዜሮ ዘጠኝ ሀያ ሰባት ሀምሳ ዘጠኝ ሀምሳ ዘጠኝ ሰላሳ ሰባት ዘጠና ዘጠኝ ሰላሳ ሰባት ዘጠና ዘጠኝ እሺ ቴዎድሮስ ጥላሁን ነው።
አዎ እሺ እሺ ልንገሮት ስልክ ቁጥር ያዙ
እሺ ዜሮ ዘጠኝ ዜሮ ዜሮ ዜሮ ዘጠኝ ዜሮ ዜሮ ሀያ ዘጠኝ
ዜሮ ዘጠኝ ዜሮ ዜሮ ሀያ ዘጠኝ ሀምሳ ሰባት
ሀምሳ ሰባት ዜሮ ስምንት ዜሮ ስምንት እሺ አዎ በዚህ ላኩልኝ። እሺ መልካም ቀን።